ሃሌሉያ አትመቀ ወተጠመቀ ሌሊከ ቃልፈነ ወከ ነቢየ ልዑል ተሰመይከ ዝመንጸንጽል አመርግድ ጽፋ በዚህ መስተብቁ ወይም ዘይነግስ በእንተለ የነግዱን እንደ ዘመኑ እያፈራረቅ ክበል። ከዚህ ቀጥሎ ጸኒሃና ብፁዕ ዘይሌቡን ሙሉ ምዕራፉን ከፈለክ ከድራረ ጾም አሎ